Marem. ሰላም ጤና ይስጥልን።
አብረን ስትልን በላይ cellphone repair shop ነው።
አዎ።
የ TV repair service ትሰጣላችሁ?
አይ ቲቪ የለም እናትዬ፣ ሞባይል ብቻ ነው።
okay cellphone ብቻ ነው። cellphone ብቻ ነው። ቲቪ አዎ፣ repair ላይ cellphone ይሆናል።
አዎ፣ እሺ እሺ። ማ- ሴልፎንም ቢሆን ችግር ስለሌለው አዎ፣ እኔ ስሜ ሀሮን ይባላል። የደወልኩት ደግሞ ከዊፕላስ ሶሉሽን ነበር አዎ፣ እና እኛ ዴቨሎፕ ያደረግነው መተግበሪያ ወይንም አፕሊኬሽን ነው።
አዎ።
ሶ እዛ ላይ እናንተም ድርጅታችሁን በማስመዝገብ በነጻ The ማስታወቅ radio mode up.
እና ማስታወቂያ የልደታ እንዲሁም ማስታወቅ The ትችላላችሁ።
Bluetooth. The Bluetooth. The radio mode up.
ሌላው አልኮል ይዞታቸው The Bluetooth device is. The Bluetooth.
ሄላው ሄላው ሀሎ